hello ጤና ይስጥልን ቤተሰቦች ዛሬ እንዴት ነሽ?
እንዴት ሰላም ነው ወረድ እንዴት ነሽ? ከአዳማ ነበር ንብረን የሚደውለው እሺ ምን ነበረ?
GR ነበረ ማለት ነው። GR ነው። ሁለት ሳምንት በ negative ነው የወጣሁት ማለት ነው።
እሺ እና አሁንም ማለት እስካሁን አንደኛው ኮምፒውተር ብቻ ነው በ negative በ negative እየወጣ negative እንትን ያለው አሁን በዚህ ሳምንት ውስጥ ኔጌቲቭ ነው።
ጂአር ምንድን ነው ችግሩ?
ምን አውቃለሁ እስኪ check አድርጉልኝ ብዬ ነው።
ስንት ሳምንት በ negative ወጣ?
ሁለት ሳምንት በ negative አሁን አሁንም በ negative ነው።
እሺ ስትጫወት እንትኑ እ፣ ቶሎ ነው የሚያድረው? okay ነው ምኑ ቶሎ- የሰዓቱ ስንት ስንት ደቂቃ ነው?
ስንት ደቂቃ ነው?
እ፣
ያው እናንተ ናችሁ የላችሁት አራት አራት ደቂቃ ነው ምናምን አራት ነው አይደለ?